ሄሎ ሰላም ጤና ይስጥልን። ቴሌዩ
እ
ይሰማል። ቴሌዩ ምን ልበል?
እ በፔፓል የሰራሁትን በአዋሽ ባንክ ሳስተላልፍ message መጥቶልኝ ነው።
አቤት
online online በ- የሚሰራ ኤቤ game ሄሎ ይሄ ቴሌቪዥን game አገልግሎት ነው።
እ ቴሌቪዥን ነው። ይሄ ቴሌቪዥን አዎ በቴሌ ብር ማስተላለፍ አይቻልም።
ምንድን ነው ማስተላለፍ የፈለጉት?
እ ኦንላይን የሚሰራ ስራ ነበር።
እሺ
ገንዘብ እ የሆነ በፔፓል የሚገባውን ታውቂያለሽ እንዴ?
ይቅርታ መቶ ሀያ ሰባት ላይ ደውል።
እሺ እስቲ አንዴ ሄሎ
አቤት
መቶ ስንት መቶ ሀያ ሰባት
መቶ ሀያ ሰባት አዎ
ልደውል
አዎ፣ ስለ ቴሌ ብር ይቅርታ። ይሄ ቴሌቪዥን game ዘጠኝ ሰማንያ ስድስት ነው። ይሄ ዘጠኝ ሰማንያ ስድስት አምስት ነው።
እኔ አሁን መደወል ያለብኝ ስንት ነው? ስንት ስንት?
መቶ ሀያ ሰባት ላይ ቴሌ ብር ፈልገው አይደለም?
አ
መቶ ሀያ ሰባት
እሺ አመሰግናለሁ።
ምንም አይደለም።